ችሎ ትልቁን ውስጥልኝ ነገር እባክዎ ምን ልርዳው? ሄሎ ሄሎ
ይሰማኛል አይሰማም?
ትልቁን ውስጥልኝ ትውልዳችን እባክዎ ምን ልርዳው?
እ የጠበቆች ማህበር ምክር ፈልጌ ነበር።
ይቅርታ ምን አሉ?
የጥብቅና የጠበቃ ማህበር ነው አይደል? ዘጠና አምስት ሀምሳ ሰባት አዎ አዎ ኢትዮ ሊጋል ምክር ፈልጌ ነበር። እ?
ኢትዮ ሊጋል ሽልድ የጥብቅና ድርጅት ይባላል። እሺ
ምክር ነበረ የውርስ ነበረና
እ፣ መጠየቅ ይቻላል?
አዎ ይቻላል።
እ፣ የቤተሰብ ቤት ውስጥ ነበረና
እባክዎ ይቅርታ እንዴት ሞትን ይንገሩ?
ፈቃዱ ዘበላ እባላለሁ። ሄሎ ከየት ነው የሚደውሉት?
ከዚሁ ከአዲስ አበባ አድራሻ እሺ እሺ አሁን ያስረዱኝ ጉዳዩን።
እ፣ ጉዳይ የውርስ ነበረ የአባታችን ቤት ነበረና እሺ፣ አባታችን በህይወት አርፎ ነበር።
እሺ
ታላቅ ወንድማችን እ፣ የሆነ በህይወት እያለ በግዢ ምናምን ነገር በውሸት አስፈርሞ ቤቱን የኔ ነው ብለው claim ያደርጋል። በእናትም በአባትም አንድ ነን፣ ግን ያው የኔ ነው ብሎ እንትን እያለ ነው። በሽማግሌ ለመጠየቅ ሞክረን ነበረ። በቃ እንትን ሊለን አልቻለም። በህግ አግባብ ብንሄድ መብታችን እንደምን ያስኬደናል አያስኬደንም። እሱ